Ah, sí, gerente de Cristina Bates.
ቅድስት ቆይ
አርባ አምስት ዘጠና ስምንት ነው ሎርድ ደረኩ ከስተመር ያለበትን ቦታ ነግሬሽ ከስተመር ጋር እንደውላለን ብለሽ ነበር።
እ ስላላሳወቁኝ እኮ ነው፣ ለዛ ነው። እስኪ ድጋሚ ደውዬ እጠይቃቸዋለሁ።
ጉዲሾ ላደርሻለሁ አንተን ምን ብል- ምንድን ነው ያለህ አንተን?
አለ location የሚያሳየው ጃክሮስ መብራቱ ጋር ነው። እኔ ግን የሄድኩት ለአቲካ ዳቦ ቤት ጋር ነው።
እኮ አሁንም እኮ እዚህ ጋር ግን ይኸውልህ አሁን መለሱልኝና ምን እንዳሉኝ ታውቃለህ?
እሺ ጃክሮስ ሜ- ሜታ ይሄ ሚሽን ትምህርት ቤት ጋር
ሚሽን ትምህርት ቤት ጋር አዎ።
ለአቲካ ዳቦ ጋር ደርሻለሁ።
ሚሽን ትምህርት ቤት ጋር እኮ ብለው ነው የመለሱልኝ።
ለአቲካ ዳቦ ቤት ገብቼ
እንግዲህ እነሱ ሚሽን ትምህርት ቤት ነው ያሉኝ። እስኪ በሚሽን ትምህርት ቤት check አደርግለሁ።
እሺ